ማነው ይሄ? ቃሂማ
ሄላ
ወይ ቤትሮስ ሄላ እናቴ ሄላ ናት። ወይዬ
ሄላ ወይ ወይዬ እየሰማች ነው።
በሰማንያ ስምንት ዘጠና ሁለት ሰላሳ ሶስት እሺ፣
ኦርደር አልተቀበላችሁ አልተቀበለም
አልተቀበላችሁ?
አልተቀበልም። አዎ
እሺ በቃ እንደውልልሽ አድርጋለሁ። እሺ የሚያዝሽ ሰዎች አሉ።
እሺ እሺ እሺ